ጤና ይስጥልኝ ጉዳይ ራሄል እባላለሁ። እባክዎ ምን ልርዳው?
ሩም ተቀጥሬ ነበርና ፔፕሲ ጋር መጥቼ ነበርማ ቢሮ ጠፍቶብኝ ነው።
እሺ physiotherapist ጋር ነው ያሉት አሁን?
እ?
physiotherapist ጋር ነው ያሉት?
ፔፕሲ ጋር ነው ያለሁት። አንድ ሰዓት የመጣው ይኸው ቆይቻለሁ እዛ ፔፕሲ ጋር።
እሺ ፔፕሲ ጋር ከሆነ ያሉት ፊት ለፊት ፊት ለፊት መሻግ ተሻግረው ኮብልስቶን መንገድ አለች ወደ ውስጥ የምታስገባ በቆርቆሮና በቆርቆሮ መሀል ላይ ማለት ነው።
እሺ በሱ ወደ ታች ሲወርዱ የበስተግሮት የንፋስ ስልክ ላፍቶ ፖሊስ መምሪያን ያገኛሉ።
እሺ ከሱ ትንሽ አንድ አስር እርምጃ እንደተራመዱ በስተቀኝ ውስጥ ጉዳዩን ዘጠና ስድስት ሰባ አምስት ተብሎ የተጻፈ አለ። እዛ ይመጣሉ።
ዘጠና ስድስት ሰባ አምስት አለ።
አዎ ጉዳዩን ተብሎ የተጻፈ አለ። በር ላይም እንዲሁም ደግሞ አለ የተሰቀለ።
እሺ እሺ እሺ፣ መልካም ቀን።
አዎ።
እሺ